ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው
እናት ብር ገልብጠን ወደ ቴሌ ብር አየር ያስቀርቱት አላ- አልገለብጠንም ወደ እኛ።
ቴሌግራም ላይ ልከዋል።
ቴሌግራም ላይ መላክ አለብን።
አዎ ከዝውውር ታሪክ ላይ ያልገባሉትን ፎቶ አንስተው በቴሌግራም ይልካሉ።
okay የ transaction ኑ ነው ፎቶ አንስተን የምንልከው።
አዎ
ቁጥሩ ስንት ነው?
ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አዎ
እሺ አመሰግናለሁ።
እሺ